ሰላም ጤና ይስጥልኝ። ችክችክ ሄሎ ሄሎ
ሄሎ ሄሎ፣ አይሰማም?
ይሰማል። እንዴት ነሽ?
እግዚአብሔር ይመስገን፣ ሁሉ ሰላም።
ሁሉ ሰላም።
አዘን ነበር እሑድ ዕለት እና እስካሁን አልመጣልንም። ብሩም ተመላሽ አልተደረገም፣ ትላንት አልተደወለለትም driver።
አልተደወለም።
እስኪ ስልኮትን ንገሩኝ።
የተያዘዘበትን ነው ወይስ የተከፈለበትን?
የት ቴሌ ብር የተከፈለው በዚህ ዘጠና ሶስት እሺ፣ የተከፈለበትን ልንገርሽ አዎ፣ ሀያ ሁለት ዘጠና ስምንት ዜሮ ዘጠኝ ሀያ ሁለት ዘጠና ስምንት እሺ፣ ሰባ ሁለት አርባ ዘጠኝ
ዳዊት ነው።